જોઈએ ድራይቨሩማ አገናኝቶኛል። ልጅቷን አገናኝቶኛል።
ሄሎ
ወይ ቆይ አትዝጋው፣ ቼክ እሺ።
እያደረገች ነው።
እሺ
ያ ስራ ማን ነው? አይ
ግማሹ ተከፍቶ ግማሹን እየሰሩት ነው። ሌላ አለች።
እሺ እሺ ትንሽ ገና ቼክ እያደረገች ነው። ግን ዞሮ ዞሮ መጠበቅ አለብን። አይ፣ ቆይ ትጨርስና ልስጥ። ሴትዮዋ ቼክ ታርገውና አይ፣
ሄሎ ወይ
ጾም ሲካል ጀምሮ
እ አ- እ፣ ምን አለች? አላገኘሃትም? እየጠየቅኩ ነበር።
አላለችም። እማ ወይ ታዘሉ ለምን አልታዘላችሁም እንዴ? እ? አልተቀበልንም አለ። ሄሎ ወይ አልተቀበልንም ነው ያለልሽ።
በቃ እሺ፣ እኔ እዛ ጋር ቼክ ላድርግና መጥ- እደውልልሃለሁ። እሺ እሺ